ምስጉን እዚያ ከነፃነት መንደር ለሃያ ምናምን ሺህ ይሸጣል ህሊና፣ ማህተብ ይበጠሳል ይፈርሳል ዝምድና። በምንዱባን ወዝ ነው ደረት የሚነፋ አንገት የሚቀና፣ በኃጢአት ደሞዝ ይፈካል ገጽታ ያብብማል ህልውና። ድሃ እያስለቀሱ የእግዚሃሩን ግብር ለቄሳሮቻቸው እየሸላለሙ ሮብ አርብን ይጾማሉ ለታይታ ለስሙ። እዚያ እዚያ ከነፃነት መንደር ማስተዋላቸው ከስርቻ ተወርውሮ ከእርስ ተነርቶ ይራባል ይጠማል ጦም ያድራል አእምሮ። ነግበኔ አይባልም ቅንነትን ይሸሻሉ በጭምቶች መግበጥ ውስኪ ይራጫሉ። የይስሙላ ፍቅር ሽንገላ ዲስኩሩም እንደ ጉድ ይዘንባል። በየዋሆች በበጎች ርስት ላይ ተኩላ ካብ ይክባል። የለፋው ጎስቁሎ ዘራፊ ቀማኛው ህልሙን ያቆነጃል። እዚያ እዚያ ከነፃነት መንደር ሞኝ ኋላ ቀር ይባላል ትዕግስት ትህትናን ደርቦ የለበሰ ጡንቻ እንዲፈረጥም ይነከሳል ያጎረሰ መነሻ ትናንቱን ይረሳል ግቡ ዘንዳ የደረሰ ምን ይሉኝ ቦታ አጥቷል ምን ይሉኝ ቦታ አጥቷል ፈጽሞ አይጠራም አይነሳም ስሙ እንደ ጫካ አውሬ እንደ እሪያዎች ሁሉ ለነፍስም አይደለ ለስጋ ነው የሚሻሙ እዚህ እዚህ ወዲህ ማዶ ደግሞ በግብዞች ግልቢያ በአንካሲት ሩጫቸው በአቋራጭ ተቀድሞ አለ አንድ መሰላል ቆሟል ሲሉ ዘሞ ዘሟል ሲባል ቆሞ በወጪ ወራጁ እየተረገጠ አለ መሰላሉ ለምን ለምን ብቻ እያለ ሰርክ እንዳንጋጠጠ ቢሆንም ቢሆንም መሰላል ሁን መወጣጫ ከሐሴት ከፍስሃቸው አቃራቢ የረማመዱብህ ከቶ አትበል እምቢ። አደላድል ከፍ አርጋቸው አንከብክበህ ዘውድ አክሊላቸው ይታይ ቁስልና ሸክሙ እያንገበገበ ፈርሳቸው እንዳይናወጥ አትፈጥፍጣቸው ከጭቃ ከድጡ መሰላልነት አይክፋህ አናትህ ረግጠው ሰገነቱን ሲቆናጠጡ ይልቅስ ምራቋት ጮማውን ከቀዩ አማርጠው ሲቆርጡ ይፈናጠጡ ይገልገሉብህም ያላንዳች ምስጋና ከቶ እንዳትሰበር ፈንጥዝ በድላቸው በጎ አስተዋጽኦን አስበህ ተጽናና። ሌላው ካንተ ይቅር ሌት ተቀን ይውቃቸው አይዋሽም ህሊና እነሱ እንደሆኑ እነሱ እንደሆኑ አያውቁም ውለታ። ራስ ወዳዶች ናቸው ለእፍረትም ለትዝብት የላቸውም ቦታ። ለመምሰል ለማስመሰል ሲሉ ለምድ ይደርባሉ። ጫንቃህ ቢገሸለት ትከሾችህ ምን ቢዝሉ ውጥን ማሰናከል ተስፋ ማጨናገፍ የመሻትን መንፈግ ተክነዋል ይችላሉ። ድሃ እያስለቀሱ የእግዚሃሩን ግብር ለቄሳሮቻቸው እየሸላለሙ ሮብ አርብን ይጾማሉ ለታይታ ለስሙ። አሉ አሉ ደግሞ አሉ አጎብዳጆች እያወቁ የማይጠቁሙ የሴረኛን መምጫ አይሸመግሉ ወይ መላ ያበጁ ከጥቃት ማምለጫ ከንፈር ብቻ ይመጣሉ መሰላል ሲያቃስት ባላዋቂ እርግጫ አሉ በየፈርጁ ሞልተዋል ተሰግስገዋል በየጓዳው አንጀት የሚቆርጡ ልብ የሚያስነክሱ ደምን ባም የሚያስነቡ ጥርስ የሚያናክሱ ግና ከሁሉም ከሁሉም የክህደት ጅራፍ አጥንትን ቢሰብር ግርፊያው ምን ቢጎዳ ፈውስ አልባ ሕመም ነው ወንድም ያሉት ወዳጅ ሆኖ ሲገኝ ባዳ ሆኖ ሲያዩት ባንዳ ዳሩ ውብ ጎጆ ቀልሰው መቅኖ እርካታን ካጡ በግፋቸው ሳቢያ ከየት ይገኛል ቅጣት ከዚህ በላይ ታዲያ? ምስጉን ስም አናለ ከመሰላልና ከህሊና ወዲያ ብቻ ብቻ ዛሬም ድረስ እዚያ ከነጻነት መንደር ለሃያ ምናምን ሺህ ይሸጣል ህሊና ማህተብ ይበጠሳል ይፈርሳል ዝምድና ድሃ እያስለቀሱ የእግዚሃሩን ግብር ለቄሳሮቻቸው እየሸላለሙ ሮብ አርብን ይጾማሉ ለታይታ ለስሙ